ሄሎ
ሄሎ ሶል ወይ ወይ እ ጦር ኃይሎች ካሳነሽ ማለት ነው።
እሺ መረከብ አልችልም እንዳይመጣልኝ ስራ ቦታ ነው ያዘዝኩት እያለች ነው።
ኧረ ተይ እውነት ወጥቷል እንዴ?
ጭኖታል ጭኖታል። እሺ በቃ ላስቀው።
አረ አስቀረው፣ ካልወጣማ አስቀረው። እንዴ
ይሄ እኔ አስቀረው። ካሳነሽ ቁጥር ላክልኝ።
እሺ ላኪልኝ።
እሺ እሺ፣ ቴሌግራም ላይ ልክልሃለሁ። እየው